ጤና በራሞት ለማስተላለፍ የምንፈልገው
ብረስጥልን የጉዞ መረጃ ፈልጌ ነበረ።
ይቻላል። ከየት ወዴት ነበር የፈለጉት?
ወደ ቱርክ ነበር።
ወደ ቱርክ። እሺ፣ ምን ላይ ምን ደርሱ?
እና እንዴት ነው አሁን ያለው መንገዱ መስፈርቱ? እናንተ መረጃ ስጠኝ ፈልጌ ነበር። በጉብኝት መሄድ ፈልጌ ማለት ነው።
በጉብኝት ቪዛ የሚያናግሩት ኤምባሲ ላይ ነው።
አ ቪዛውን የሚያነጋግሩት ኤምባሲ ላይ ነው። እኛ የቱርክ መስ- መስራት አልጀመርንም የጉብኝት።
እሺ፣ የት የት የት ነው እናንተ ያላችሁ?
እኛ ጋር ዱባይ ነው አሁን ለጊዜው እየሰራን ያለ ነው።
አዎ ከዱባይ ውጭ የለም።
ከዱባይ ወደ ጀመርነው
okay የ- ወደ Europe ሳ በስራ መሄድ ይቻላል?
መሄድ ይችላሉ፣ ግን contact የሚያደርጉት ኤምባሲዎቹ ነው።
okay ኤምባሲ ጋር ነው የምደውለው።
አዎ የስራ contact የሚያደርጉት ኤምባሲ ጋር ነው። እኛ ጋር ትኬቱ የጉብኝት የተያዘ ዱባይ ነው።
ብቻ ነው ያላችሁ እናንተ?
ምን አሉ?
የዱ- የጉብኝት ዱባይ ብቻ ነው ያለው?
የጉብኝት ዱባይ ብቻ ነው የምንሰራው ለጊዜው።
okay እሺ thank you
ትኬቱን የሚፈልጉ ከሆነ ትኬትም እንሰራለን፣ እኛ ጋር ይሸጣል።
አይ ዱባይ መሄድ አልፈልግም ወደ ቱርክ ነበር ልጎበኝ ያሰብኩት
ወደ ቱርኪያው ቪዛውን ካስጨርሱ በኋላ ትኬቱን እኛ ጋር ደውለው መቁረጥ ይችላሉ።
okay ስለዚህ በመጀመሪያ ለቪዛው ኤምባሲ ነው ማለት ነው ቱርክ ኤምባሲ ነው አዎ፣ ለ- የቪዛውን ኤምባሲ ያናግሩና አዎ፣ ከዛ በኋላ እሺ ትኬቱ እኛ ጋር አለ።
እሺ እሺ
ሌላ የምረዳዎት ነገር ኖረ?
አይ thank you አመሰግናለሁ እናመሰግናለን ስለደወሉ። መልካም ነው።
እሺ thank you.